hello ጤና ይስጥልኝ ጠብታ አምቡላንስ
አምቡላንስ ፈልገን ነበረ።
ከየት?
ቅድ- ቅድም ከጴጥሮስ አምጥቶን ነበረ የረር ሆስፒታል እሺ እንዲመልሰን ፈልገን ነው።
እሺ እሺ። ወደ የረር ሆስፒታል ነው አይደለም ወደ ጴጥሮስ እንዲመልሰን ማለት ነው። ከየረር ማለት ነው።
እ- እንትን ሄዳችሁት ለ dialysis ነው ተቀይረው ነው አ- የገባ ነው።
አዎ አዎ፣ ለዳያሊሲስ ሄድ ነው። እሺ እሺ ይመጣል። አዎ።
እሺ እሺ